ኧረ ሄሎ
ቤርሳቤ ነኝ። ሄሎ ቤልሳቤት እንዴት ነሽ?
አለሁ። እንዴት ነህ?
አለሁ እግዚአብሔር ይመስገን። አርባ ዘጠኝ ማለት ነው አስራ አንድ ማለት ነው።
እሺ
order ሩ edit ሊደረግ ማለት ነው።
እ order ሩ እኔ ጋር ቆየ ማለት ነው እሺ ማለት ነው።
እና እስካሁን ማለት ነው የምርን ነው እሺ አልተሰራም። ምን አልተሰራም ማለት ምግብ ቤት አዎ፣ አልተሰራም ኤዲት ነው ወይስ ስላልተደረገ edit ተደርጓል አለ?
ኤዲት ኤዲት ተደርጎ ሲደረግ እኮ አልተላከም።
ደውለው ያዙ- ያዙታል እኮ።
እና ይሰራ እነሱ ደግሞ edit ካልተደረገ እና ካልተላከ አናሰራ ነው የሚለው ሳሎኒ እንደዛ ነው ህጋችን ደውለው አሉ ይነግሯቸው የለ
እ? እ?
ስልክ ደውለው ያዟቸው የለ አዎ፣ ስልክማ ደውላ እንደዛ ነው ያለቻት እና ግን okay።
text ም ግድ ነው ለምሳሌ ቴክስትም ግድ ነው ቴክስቱ ራሱ መ- ኤዲት መደረግ አለበት
በቃ እንደዛ ከሆነ ቻኖሊ ስለሆነ በቃ እስኪሰሩት ጠብቅና ፈጠን አድርሰው። ሰዓት ካለፈብህ ወይ ደውል። እሺ
ቤተሳቤት ብዬ እንደው አዎ ደውል። ማናችንም ቢሆን ቻት ላይ ይጽፍልሃለኝ።
አ፣ በቃ።
ካለፈ ነው ታዲያ በቻልከው ፍጥነት ስራ ከዚህ አድርግ።
በላይ እንዴት ይደርስበት ሀያ ስንተኛው ደቂቃ ላይ ነው አሁን ስለዛ ገና መስራት አልጀመሩትም ነው ምግቡ።
ታዲያ መስራት አልተጀመረውም አላለፈም
በቃ እሺ ደውል ጨርስ።
እደውላለሁ